ሄሎ ሰላም ጤና ዱንያ ነበር።
የቅድም ጣለችኝ። ለምን ጉዳይ እንደፈለግኩት ልንገርሽ።
እሺ ማለት ከልመንበት ከፈለግን መቅረፍ ይቻላል። ግን የደወሌቷ ሶስተኛ ትንሽ ክፍል ስለምሆን ቶሎ መጠራልኝ እና አውቃ ነው በቃ አውቃ ምናምን ነው አስራ ስለሚሆን አምስት ዓመት ብትመጣ ያለች ካልቤሮ ብትመጣ አስር ዓመቷ አስራ ወደ አስራ አንድ ዓመቷ ነው መግባት ትችላለች። እሱ
መዝግበው ይቆያል ወረፋቸው መሰረት ነው።
የፈለግኩት ጉዳዩ ሶስተኛ ክፍል ናት። መደረ- መደመርና መቀነስ እንድትጠይቅ ፈልጌ ነው።
okay እኛ ጋር ላይ የተጫጭቱ
ቦታ መጥቶ የሚያያዝበት ከምንድን ነው?
ወረፋ ሲደርስ ከአንድ ወር አራት ቦታ ወር መጠን የምንይዝበት ማለት ነው። ሳውቃ አዲስ አበባ ነን ምናምን ያለች ውሸቷ ዝንዝል ማለት ነው። እና አሁን ላይ ቦታ መጥቶ ወረፋ በስልክ ነው የሚመዘገበው። የሚመዘገበው አምሳ ዘመታችን ነው የሚመዘገበው። አስር ዓመት ይቻላል ይቻላል ግን ያው ሞተር እኮ መሰለኝ አልሰማ እያለ እሺ፣ አንቺ መልሰሽ ደውዪልኝ።
እኛ የምንመዘግበው አምስት ዓመት እና ከዛ በታች ብቻ ነው እና የአስር ዓመት ልጅ አንመዘግብም።
ኔትወርኩ ይሰማል?
እያቆራረጠ እንዲ ብለኝ እኮ ነው። እናንተ መደወል አትችሉም ለኔ እሺ እሺ እሺ የኔ መቤት ትችላላችሁ ለኔ
አይ እኛ
መደወል የምትችሉ ከሆነ ደውሉና እንደገና ላናግርሽ። የኔ ስልክ ኔትወርክ የሌለው ሆኖ እንትን እያለን ነው እያቆራረጠብኝ ነው።
እሺ አሁን ይሰማል?
እስኪ አንቺ ስልክ ስልክ ከሆነ የቤት ስልክ ካልሆነ ትንሽ ወጣ በል ያለ ስልክ ነው መሰል። እኔ ወጥቻለሁ ከውጭ።
እነሱ ጋር እየደወሉ
እ?
ኦኬ እሺ እሺ የኔ መቤት